બોલો બોલો તને તમે શું
મજામાં છો બોલો આવે છે?
ఏ, ఇంటిని ఇన్సూరెన్స్ ఆడాక అడగబాబు
ምን አልከኝ?
ఇన్సూరెన్స్ አረኩ አላገባኝ ይመስላል ኦኬ፣ ከአካውንት ተቀንሷል።
አካውንቱ ዘርስ
እ፣
አስራ አምስት ሰባ አራት ተቀንሷል። ከአካውንት ተቀንሷል፣ አዎ።
ተወጥቷል ብሩ።
አዎ ተቀንሷል። ትናንትና ነው እኮ
እሺ፣ አሁን በደወልክበት ቁጥር ነው።
አዎ አዎ
እሺ መጨረሻው አርባ ስምንት አይደለ?
አዎ አርባ ስምንት አዎ
ስንት ብር ነው?
እ፣ አንድ ቦታ ሺህ ሰባት መቶ ነው። አንድ ቦታ ደግሞ ሶስት መቶ ነው።
ሰባት መቶ
አንድ ቦታ ሺህ ሰባት መቶ ነው።
እሺ አንድ ቦታ ደግሞ ሶስት መቶ ነው።
okay እሺ
አይ አይ sir
check እያደረኩልህ ነው። አንዴ ጠብቅ። አዎ በሳንቲም ፔ ነው ዊዝዶ ያረከው።
አዎ ለዛ ነው እሺ። የሳንቲም ፔ transaction ኖች pending ናቸው እስካሁን ድረስ እና አሳውቀናቸዋል። ይስተካከላል። እሺ የብዙ ሰው እ፣ transaction ነው ያለው።
በምን ውስጥ ነው?
በሳንቲም ፔ በሳንቲም ፔ ነው ዊዝዶ ያረከው።
አይ አይወዱም እንጂ ይስተካከላል። የብዙ ሰው transaction pending ላይ ነው እና ይስተካከላል። እሺ ይገባል። አሳውቀናቸዋል። ይስተካከላል ብለዋል።